እርስ በርስ ተበላልተው ሊሞቱ ነው። ስማ ወይ hello
እሺ፣ hello hello፣ ወይ።
ዘመ- ዘመድኩን።
አቤት እሺ፣ አየሁ አይደለ? ትኬት check የምታደርገው bet code የምትላለች እ።
አያ እ።
አሁን ይህን ትኬት እኔ check አድርጌው ነው። ቀኑን ወደ ኋላ ታደርጓለህ from የሚለውን
እ።
ይሄ ረዥሙ ቁጥር የለም። ቆይ ይህን ትኬት ከፍቼ አ ላሳይ።
አ አ ረዥሙ አ።
ቁጥር ማለት እዚህ ጋር የምታስገቡ ቀኑን ግን from የሚለውን ወደ ኋላ እሺ።
okay ከፍለም እዚህ ላይ ነው እ፣ የምከፍለው። እሺ
እሺ እሺ እሺ፣ አባቴ ግልጽ ነዋ።
አ፣ አሁን እንትኑ ነው ግራ የገባኝ ብሎ መሰላል እሺ እ፣ አሁን ቲኬት የሆነ ሰው ለመቁረጥ ሲመጣ ማለት ነው ይኸው እዚህ ጋር እያየ- እያየን ነው እዚህ ጋር bet እዚህ ጋር ማለት ነው አ bet ስል ነው የምቆርጠው። አዎ አ፣ እዚች ጋር option ኑ አይመጣም እዚች ጋር እቺ code code ማስገቢያ የለም እዚህ ጋር እኮ ነው ኮድ። ቆይ ላሳያ።
አ አ እሺ እሺ እንትን እኮ አድርገኸው ነው አንተ ምን አድርጌው ነው minimized። ይኸው አየሁ እኔ እህ፣ control የ- ምን ምን ያው አረ- መጣ።
አ፣ ምን ምን
control አድርጌው ነው control ን ትጫንና አ control ን ትጫንና እቺ mouse ዋ ደግሞ ወ- ወደ መሀል ማለት ነው። ይኸው አሁን እንደዚህ ነበር ያንተ ይኸው maximum አድርገው ነበር size አየህ?
okay አሀ ከላይ እዚህ አሀ ጋር- okay ነው ነው okay zoom ሆኖ ነው ማለት ነው አሃ አይ፣ እንደዛ በቃ ነገር።
እሺ እሺ አለ።
እሺ እሺ እሺ thank በጣም እሺ እሺ